ማለዳ ቆንጆ ልጅ ማለዳ የኔ አካል ማለዳ ሸግዬ ማለዳ ቆንጆ ልጅ ማለዳ ማለዳ መተሺ አቦሉን ጠጥተሽ ትመለሻለሽ ሆነና በረካ ጠጭ ማለለሽ የኔ አካል ማለዳ ሸግዬ ማለዳ አሜናቲ ሞይ ሰው ሲመርቅሽ ሸግዬ ማለዳ የኔ አካል ማለዳ ቆንጆሌ ማለዳ አሁን የኔ አሟሟት አሟሟት ነው ወይ? አሁን የኔ አሟሟት አሟሟት ነው ወይ? ጉች ጉች ያለ ጡት አንድ ቀን ሳላይ እድሜን በከንቱ ላጠፋ ነው ወይ? የኔ አካል ማለዳ ሸግዬ ማለዳ ሸግዬ ማለዳ ቆንጆ ልጅ ማለዳ አሳጨደች አሉኝ ጉብል ስንዴዋን አሳጨደች አሉ ጉብል ስንዴዋን ለእኔ አንድ መምሰታ የማልችለውን የኔ አካል ማለዳ ሸግዬ ማለዳ ሸጋ ልጅ ማለዳ አካል ሰው ማለዳ ቆንጆ ልጅ ማለዳ ማለዳ ነይ ሸጋ ልጅ ነይ ማለዳ ነይ ማለዳ ነይ ሸጋ ልጅ ነይ ማለዳ ነይ ማለዳ ነይ ሸጋ ልጅ ነይ ማለዳ ነይ ማለዳ ነይ ሸጋ ልጅ ነይ ማለዳ ነይ ማለዳ ማለዳ ቆንጆ ልጅ ማለዳ የኔ አካል ማለዳ ሸግዬ ማለዳ ማለዳ መተሺ አቦሉን ጠጥተሽ ትመለሻለሽ ሆነና በረካ ጠጭ ማለልሽ አሜናቲ ሞይ ሰው ሲመርቅሽ የኔ አካል ማለዳ ቆንጆሊ ማለዳ ሸግዬ ማለዳ የኔ አካል ማለዳ ማለዳ ማለዳ ማለዳ መተሺ አቦሉን ጠጥተሽ ትመለሻለሽ አሜናቲ ሞይ ሰው ሲመርቅሽ ሆነና በረካ ጠጭ ማለለሽ የኔ አካል ማለዳን ቆንጅዬ ማለዳ አጥርሽ ገረገራ ውሻሽ ተናካሺ አጥርሽ ገረገራ ውሻሽ ተናካሺ ተቋጥሬ ልግባ ከመቀነትሺ ምንድነው ቢሉሽም እጣን ነው በለሺ አጭሽው ቢሉሽም ገል የለም በለሺ ፍቅር እንዲህ ያልቃል አንቺ ያለገምሺ የኔ አካል ማለዳ ሸግዬ ማለዳ ቆንጆሊ ማለዳ የኔ አካል ማለዳ ማለዳ ነይ ሸጋ ልጅ ነይ ማለዳ ነይ ማለዳ ነይ ሸጋ ልጅ ነይ ማለዳ ነይ ማለዳ ነይ ሸጋ ልጅ ነይ ማለዳ ነይ ማለዳ ነይ ሸጋ ልጅ ነይ ማለዳ ነይ ማለዳ ማለዳ ቆንጆ ልጅ ማለዳ የኔ አካል ማለዳ ሸጋ ልጅ ማለዳ ቆንጅዬ ማለዳ የኔ አካል ማለዳ አጥርሽ ገረገራ ውሻሽ ተናካሺ አጥርሽ ገረገራ ውሻሽ ተናካሺ ተቋጥሬ ልግባ ከመቀነትሺ ምንድን ነው ቢሉሽም እጣን ነው በለሺ አጭሽው ቢሉሽም ገል የለም ብለሽ ፍቅር እንዲህ ያልቃል አንቺ አለገምሽ የኔ አካል ማለዳ ሸግዬ ማለዳ ቆንጆሊ ማለዳ ሸጋሊ ማለዳ ማለዳ ነይ ሸጋሊ ነይ ማለዳ ነይ ማለዳ ነይ ሸጋሊ ነይ ማለዳ ነይ ማለዳ ነይ ሸጋ ልጅ ነይ ማለዳ ነይ ማለዳ ነይ ሸጋ ልጅ ነይ ማለዳ ነይ ማለዳ ነይ ሸጋ ልጅ ነይ ማለዳ ነይ ማለዳ ነይ ሸጋ ላይ ነይ ማለዳ ነይ ማለዳ ነይ ሸጋ ላይ ነይ ማለዳ ነይ ማለዳ ነይ ሸጋ ላይ ነይ ማለዳ ነይ ማለዳ ነይ ሸጋ ላይ ነይ ማለዳ ነይ ማለዳ ነይ ሸጋ ላይ ነይ ማለዳ ነይ